ሄሎ ሰላም ጤና ይስጥልኝ ቤተሰቤ ከላ ነኝ ባኩም ልርዶ አትስተግሩ አይደረስማ ቦስ ያድርገው እስካሁን አይደረስማ ይኸውልህ ደንበኛችን የእርሶ ብቻ አይደለም እሺ ብዙ ዲፖዚት ቴክስቶች ነው እየተቀበልን ያለ ነው የሁሉም ደንበኛ ነው ስለዚህ ይጠብቁና ይገባሎታል እሺ
ከስንት ነው ልጠብቃ እንደ እስከ ስንት ሰዓት ሳይሆን ሲስተም ችግር ነው ሲስተም ችግር ከሆነ ደግሞ መጠበቅ አለቦት እሺ መቼ እንደሆነ እኛም እርግጠኛ አይደለንም ስለዚህ ጠብቁ ይስተካከላል እሺ አሳውቀንሎታል ቴሌግራም ላይ እርሶ የቴክስቱን ይሄ ከቴሌብር ወይም ከሲቢኤ የደረሰው text message እሱን ብቻ ይላኩልን እሺ እና ይጠብቁን በትዕግስት